ሄሎ Hello፣ ከቤት ሴት ነው የምደውለው።
አዎ።
ሄሎ፣
አቤት፣ አይሰማም ከቤት ቤት ነው የምደውለው። አሁን ተቋርጦ ነበረ።
እ
አሁን ተቋርጦ ነበር። ከቤት ቤት ነው የምደውልሎት።
አ ምን አልክሽ?
ዜሮ ዘጠኝ አርባ አራት ሀያ አራት ሀምሳ ሰላሳ ዘጠኝ በዚህ ቁጥር ቤት ቤት የተመዘገበ account የለም።
የለም አይደለም።
አ፣ ሌላ ቁጥር አሉት?
አይ ሌላ ቁጥር የለኝም።
Okay። አሁን እዚህ ላይ ቤት ቤት ላይ የተመዘገበ ቁጥር የለም። ምናልባት ሌላ betting የገቡበት ከሆነ እንዳይሆን።
አቶ ሌላ ቦታ ነው እንጂ በዚህ የለም አይደለም።
አ አ ሌላ betting ቤት account አሉት?
አ
Okay የእሱ ላይ ያለ ይሆናል። ቤት ቤት ላይ አልገቡም። መመዝገብ ይችላሉ።
እሺ፣ በቃ ጠይቃለሁ።
እሺ እሺ
እሺ፣ እናመሰግናለን።
እሺ